حلو
Ujú,
Bien, muy bien. ልተንስም ሞት ነው። ያው ሞት።
ተኛ። ሶሪ እ?
ተኛ ተኛ። በቃ አይ እሱማ ተነሽ ትሬል ወይን እያየሁ ነው።
እኔም እኮ እያየሁት ዝም ብዬ እንትን እያልኩ ነው። ጥርት አድርገን ይሄ አንዳንድ እንትኖችን እ፣ መልሼ ሪቪው እያደረኩ ስለነበረ ነው የደወልኩት።
ያንተን ሳይሆን ያሬድ ምን ሰርቶ አደረልኝ ብዬ ነው።
እ እ ያሬድ ምን ሰርቶ አደረ አ፣ አ። ያ- ስሙ የማይመጣው ለምን መሰለህ?
ስሙ መጣልኝ።
አዎ፣ ለምን እንደነበር ታውቃለህ? ገብቷል። ለምን ሌሎቹ እንደነበር ሁሉንም ዲሊት አድርጌ አዲስ አድ ማድረግ ስጀምር መጣ።
አ፣ ለምን እንደነበር ገብቷል።
ይቃለ ገባ እሺ፣ ቼክ ሲያደርግ ማለት ነው። ቼክ የሚያደርገው መጀመሪያ ሴቭድ የነበረውን ነው። ሶ እኛ መጀመሪያ ክሬት ስናደርግ አንተ አበበ ብለህ ክሬት ስታደርግ ነው ኪልቤልን በአበበ ክሬት ያደረገው። ገባ ሰው መጀመሪያ ቼክ የሚያደርገው እሱን ነው። ይሄ ነገሮች አሁን ቴስቲንግ የተነበረ ነው እንጂ በኒት ዳታ ላይ አይመጡም።
እኔም ዲሊት ሳደርገው ብዙዎቹ እንዴት ዳታ ላይ የጻፍኳቸው የዳታ ችግሮቹ ተፈቱ።
አ፣ በቃ እሱን ቼክ ልንገር ብዬ ነው። እ፣ ስንት ሰዓት ነው እንቀመጥ? እ?
ስንት ሰዓት እንቀመጥ መሰለሽ? ቤት ናት ወጥ
ወደ ቢሮ ነው አሁን ያዝኩት። ጨራርሰን ወደ ቢሮ ነው የምሄደው።
ቤት ቁጭ ብለሽ መቀጥቀጥ ነው ጀለስ።
እሺ፣ እንትኑን አላከልህም ነው ሞባይል አፑን ኤፒኪዮን
አላከልኝ ቴክስት አድርግልታለሁ።
ሪማይንድ አድርገው ሲማታ ብሎ ነበረ እና
እሺ እደውልልሻለሁ።